ሄሎ መላኩ እንዴት ነህ?
አለው እሺ ተይኝ ዶሮ ያስከው እኮ ሞተረኛ አይደለም።
ካስተመር ባቀይሩ ዶሮ ቢሲሆን ሞተረኛ አይደለም። ሰሚት ሳናት ሰሚት ሰሚት ሳሚት ሄዶ ነው መጀመሪያ እኮ ጎሮ መሆኑን አውቄ ነው ያዝኩት እና አሁን ጎሮ አይደለም ወደ ሳሚት ሄዷል። ወደ ሳሚት ሄዷል። ከዛ አሁን ለሞተረኛ አስገቡለት ምን ይላል?
እሺ እናረጋግጥና ቦት ላይ ያሳውቀሃለሁ።
እሺ አሳውቁልኝ። እሺ እሺ